ሄሎ ሰላም ጤና ይስጥልኝ Best Bet
ሄሎ አየሽልኝ?
ማን ልበል አባ?
አየሽልኝ?
ማን ልበል አንተን?
እ?
ስምህ ማን ልበል?
አሁን አውርተን ነበርም እንዴ?
አባ ብዙ ሰው ነው ያለው ለዛ ነው።
እ የሆነ ጨዋታ አልታረመልኝም።
ልከኸዋል እዚህ ላይ?
አዎ ቴሌግራም ላይ ማነው ስምህ? የቴሌግራም ስምህ
ቤቲ ከዲር ነው የሚለው።
እ?
ዱሬቲ ከዲር ይላል።
ማን ማን?
ዱሬቲ ቡሬቲ።
ዱሬቲ
አሁን እያናገርከኝ ባለው ቁጥር ነው ላከው።
እ?
ዱሬቲ ከድር። እሺ እሺ፣ አ- አገኘሁት። እያየሁልክ ነው። እሺ አንዴ ትንሽ ጠብቀኝ።
እሺ።
lost ነው እያለችክ ነው
እ?
ያናገረችክ ልጅ lost ነው ብለሃለች። እሺ ማለት ይሄ እ, እንትን ያሸነፈ ትኬት ሳይሆን የተሸነፈ ትኬት ነው።
እና ጨ- ጨ- የጨዋታ ውጤት እኮ እንደዛ አይደለም።
የጨዋታው ውጤት እንደዚህ አይደለም።
አዎ አይተኸዋል? ሶስት X ነው ያለብህ።
እ?
ሁለት X ነው ያለብህ። አይተኸዋል?
አንድ ነው ያ ያለፈ እንትን ነው።
የትኛው
አንድ ቀይ ነው ያለብኝ። አራት ጎል አይገባም። ተጫ- እ፣ ባለሜዳ አራት ጎል አያገባም ነው የተጫወኩት። ሶስት ጎል ነው የገባው።
እሺ አንዴ ቆይ እ፣ ቤኪ እንትና አውሪው lost ነው ያልሽው ልጅ ትኬት እንኪ ዶረቲ ነ- ዱረቲ ከድር ነው ነገር በሱ ያስተላልፍልሽ
ሄሎ
ሰላም ነው
ሰላም ነው?
ዱሬቲ የሚለው ነው አይደል?
ጄን እንትናን አዎ አወቀ
ቤት ይፈቅድልኝ እንዴ? አይ ታይፕ ያርኩለት ነበር። አዎ ይሁን ቲቲማን ነው የሚለው ይኸውልህ ያልከው ማለት ነው።
እ፣ እ፣ ቲሟን እ፣ ቶታል ጎል አንድ ሶስት ነጥብ አምስት ነው አይደለ? ከአራት በታች መግባት ያለበት ማለት ነው። የገባው ደግሞ ስድስት ጎል ነው።
እኔ ባለሜዳውን ብቻ እኮ ነው ያልኩት። ፉል ታይም
ፉል ታይም አይደለም ትኬቱ ላይ የሚለው ትኬቱን screenshot አድርጌ ልክልህ እችላለሁ። team one total goal under ሶስት ነጥብ አምስት ነው የሚለው ማለትም ከአራት በታች ጎል ይገባል ማለት ነው። የገባው ደግሞ ጨዋታ ያለቀው ስድስት ለሶስት ነው።
አወኩ እኮ ጫወቱ እስከ ዘጠና ደቂቃ አይደል እንዴ ብለው
እስከ ዘጠና ደቂቃ አዎ እኮ እስከ ዘጠና ደቂቃም ሆኖ ቲሟን ከአራት በታች ማስገባት ነው ያን- የሚያስ ነው የሚያስገባው ብለህ ነው እ፣ የገመትከው